существует አብብኛም ይጀምራል ሄሎ እሺ ብኛለሽ ምን ነበረ እንትን ነው ትላንትናም ለተስስ ነገርም ኬሎ ቁጥር እያወጣ አይደለም ስፒኑ ደግሞ በቃ ሁለቱም እያጫወቱ አይደለም ቤቱ ማለት ነው ኦኬ እና Maybe- አሳውቃቸው ነበር አዎ ትላንት አዎ አፕዴት ምናምን ብዬ ነበረ አፕዴ- አፕዴት ምናምን ኖሮች ነበረ ራሱ አፕዴት አድርጎት ነበረ እሺ ግን አሁንም ጌም እንደዛው ነው በሪዛልት ነው እያጫወቱ ያሉት
ኦኬ እሺ እ፣ አንዴ ተስፍሽ ወጣ ብሎ ነው እንደመጣ እንትን ይበል ቴሌግራም ላይ ጻፍልንና እናሳውቅልን መንገድ ላይ ስለሆንኩኝ ቴሌግራም እየሰራልኝ አይደለም ኦኬ ወይ እሺ ትንሽ ቆይተህ ትደውላለህ ከይቅርታ ጋር
እሺ ቢያንስ ደቂቃ
አስር ደቂቃ አስራ አምስት ደቂቃ እንደዛ እሺ ጄሪ የለችም እ?
ጄሪም የለችም አ የሉም ዛሬ እረፍት ናቸው ተስፍሽ ብሩኬ- ያለሽም ወጣ ነው እሺ